Hello ስልካችሁን ከቲክቶክ ላይ ነበር ያገኘሁት የካናዳ ቪዛ ለማግኘት ነበር መረጃ ለማግኘት እ hello ትንሽ ይቆራረጣል ኔትወርኩ ሆስፒታል እ ይቅርታ እሺ